Pota video, pues.
ወንድ ይገዛኛ
ሄሎ አቤት።
ሰላም ጤና ይስጥልኝ። ቴሌቪ አዎ እንትና ምንድን ነው? ቆይ የኔ ብር ሰፍ ነው በለኝ።
ምን አሉ?
ኮኔክሽን ታል አለው ከን- ከእናንተ ወይ ምን በነሽም
ሄሎ
አልሰማም።
አ ይቅርታ፣ ምን እንዳሉኝ አልሰማሁም።
ኮኔክሽን ት- አለው
ምኑ የኔ ሲምት
የቴሌቪ ደግሞ ደንበኛ ነው?
አዎ ደንበኛ እኔ ደ- እናንተ ደንበኛ ነው።
እስቲ ቼክ ላድርግለት።
በ- በመስመር ላይ እኔ ጠብቅ።
አ እኔ ጠብቁ የቴሌቪዥን ደንበኛ አይደሉም።
እ፣ አቋርጠውታል። እዚህ ላይ ያሉትን ሌላ ቦታ ና እዚህ አይደለም።
አስራ አራት ሰባ ስምንት አርባ ሁለት ነው።
አዎ አዎ አኝ ያሉትን ደንበኝነት ቆዩ ካቋረጡ
ወይ አሁንም ዘጋው ትችላለች። ኧረ ዘጋው እኛ ጋር ያለው ተቋርጧል። ሌላ የሚቆርጥቦትን ነገር check ያስደርጉ።